የሌብስ ነው አካውንት ነው ተሳረ
ፍሬስ ከቤስት ቤት እባክዎት የምንረዳዎት?
ማታ አንድ ሰዓት አካባቢ ትንድር ወደ ሚዳላ አግኝተለ
ዊዝድሮ አድርገ ነው። ስንት ብር ስንት ብር ነበር?
ሁለት ሺህ ብር ነው።
ሁለት ሺህ ብር የደወልክልኝ ቁጥር ነው።
በዚህ ስልክ ነው።
እሺ ትንሽ ጠብቀኛለህ። ሄሎ አቤት፣ ስምኛል።
withdraw ትንሽ system እያስቸገረ ስለሆነ ነው። ይገባልሃል። hello እሺ፣ መልካም ቀን። ስለደወልክ እናመሰግናለን።